አ, ሰላም ነው ወይ brother?
አቤት ጠየቅልኝ
ምንድን ነበር ወንድሜ?
ቼክ ምናምን ብዬ አውጥቼ ነበር።
እ እ ቼክ ምናምን ብዬ አውጥቼ ነበር። በሰው ስም ያለው ወይ በራሱ ሌላ ሰው ነን ያናገርከው
okay። እሱ የለም አልነበረም። አ ምንድን ነበረ?
ቼኩ የራሱ ስም ከሌለም ችግር የሌላ ሰው ሰው ካለው ይሄን ባንክ ምናምን ይመርጣል ለማለት ነው።
agent ለመሆን ነው አ የሌላ ሰው ስም
አ ስሙማ በራሱ ነው መሆን ያለበት። አ
እንደዛ ነው። እስቲ አጣራ ነው።
እሺ ቆይ አ
በራሱ ስም ነው። እሺ በሌላ አይደለም።
በሌላ አይሆንም።
አዎ በራሱ ነው መሆን ያለበት።
ሰላም በራሱ ስም በራሱ ስም አዎ። በሱ okay። ማንኛውም ማንኛውም ባንክ ይሆናል።
ይቻላል። ዋናው ወደ አካውንት ግባ እንጂ
አ ከማንኛውም ባንክ ይቻላል። ችግር የለም።
okay። ግዴታ በእኔ አካውንት ላይ መኖር አለበት።
ስሙ ግን ያንተ መሆን የ agent ኡ መሆን አለበት።
okay። እሺ፣ እሺ።
እሺ